ሄሎ ጤና ይስጥልኝ።
እንዴት ዋሉ? ሄሎ ሄሎ
ሰላም ሰላም በቃ አባቱ ዛሬ ነው አይሰማም?
ነው ዛሬ ዘን ነበረ ሰላም ቤት
እሺ። እሺ፣
ዛሬ ከእኔ ጋር- ከሶስት ጀምሮ እ
አይሰማም?
አሁን ይሰማል። ሄሎ
በዚህ ስልክ ቁጥር ነው?
በዚህ ብራ በዚህ ስልክ ቁጥር ነው?
እ፣ ጋሪ ጣፉ
እሺ። ጣፎን
ጣፉ ጋሪ ጣፉ።
አንድ connection ያስቸገረ ስለሆነ ነው የሚቆራረጥ።
ከሀያ ሶስት ጀምሮ የታዘዘ አለበት ሀያ ሶስት ሀያ አራት ትናንት ሀያ አምስት ሄሎ